እሺ በጣም ያስጠልኝ ቻፓ
አሁን ሶስት መቶ ብር አስተላልፌው እያለፈልኝ አይደለም።
deposit ነው withdraw ነው ያደረጉት?
ዲፖዚት
transaction ያለ
እሱ ላይ የለም።
ከባንክ የተላከ transaction message የለም ወደ እኛ መግባቱን?
እሱማ ተልከዋል።
እሺ እሱን ስልክ ቁጥር ልስጦትና የቴሌግራም ስልካችን እዛ ላይ ልኩልናል። እሺ
የትኛውን?
transaction message ኡን ቴሌ- የእኛ ቴሌግራም ላይ ልኩልናል። ስልክ ቁጥር ልስጦት፣ ስልክ ቁጥር የያዙ የእኛ ቴሌግራም የሚያገኙበት
እሺ
የዘጠኝ ስልሳ
ቆይ እስቲ ልጅ ዜሮ ዘጠኝ ስልሳ እ
ሰባ ሁለት
ሰባ ሁለት
አርባ ሁለት አርባ ሁለት
ሰባ ሁለት
ሰባ ሁለት
እዚህ ይሄኛው የእኛ ቴሌግራም አለ። በዚህ ስልክ ቁጥር እዛ ላይ transaction message ኡን ከባንክ የተላከውን ይላኩልን። እሺ
አ፣ እኚህ እኔ ያስተላለፍኩትን ቴሌብር እየላከልኝ ልጅ አዎ፣
እሺ
መልካም ቀን።